hello
ሰላም እንዴት ዋልሽ?
እግዚአብሔር ይመስገን።
አንድ ሪፈራል ፈልገን ነበረ ከላንድማርክ ወደ ዳኑ።
እሺ ይቻላል። communicate አድርጋችኋል? እዛ ምን- ምን አልሽኝ? ድምፅሽ በጣም የራቀ ነው።
እዛ communicate አድርጋችኋል ዳኑ?
አዎ አውርቻታለሁ። eme- የእኛ emergency ነው ያለው patient ይምጣ የስ- ብላኛለች። የእነሱ አምቡላንስ ስለማያወጣ ነው። ላንድማርክ emergency እሺ ምን ነበር case ኡ?
fracture የምን
የ femoral femoral neck fracture ነው። stable patient ነው።
fem- GCS fifteen ነው። conscious patient ነው።
ኦክሲጅን አረ በፍጹም አይጠቀምም። ያው pain ይኖረዋል ሞራን pain እየወሰደ ስለሆነ pain ነው እንጂ ያለው conscious ነው።
እሺ አውርቻት አሁን ከአንድ ደቂቃ በፊት ልምጣ ብላኛለች። አምቡላንሳቸው የእነሱ ስለማይወጣ ነው የእኛም ውጭ ስለሆነ ነው።
እሺ ማን ነው ስማቸው?
ሱራፌል ሱራፌል እ፣ ሱራፌል ተስፋዬ እሺ ስልክ ልውሰድ?
ስልክን ትነግረኛለህ? አባ ያንተን ዜሮ ዘጠኝ አስራ አንድ እሺ
ዘጠና ስምንት እም፣ ዘጠና አራት እሺ ዜሮ ዘጠኝ እሺ መልሼ ልደውል አንዴ።
እሺ፣ የሚቆይ አይመስልሽማ? በጣም painful አይ ስለሆነ አይ አይ አይቆይም። እዛ ደውይላቸው፣ እሺ?
communicator ማንን ነው communicate ያደርጋችሁት ወይስ ቀጥታ በ reception?
ማ ሰያድ ነው ያወራናቸው፣ ሰያዶች ነው ያወራናቸው፣ ላይዘኖችን ማለት ነው።
መልካም እሺ እሺ